ሚልሽ
እስትልኝ hello አቤት አቤት።
ትኬት ነበረኝ አልተለቀቀልኝ።
እሺ አንዴ cashier code ኡን ትነግረኛለህ?
አስራ ሶስት ቆይ ይቅርታ እንዲጠብቀኝ። እሺ አስራ ሶስት እሺ ስልሳ አራት እሺ
ሀምሳ አምስት ስልሳ አምስት ሀምሳ አምስት ሀምሳ አምስት ነው አዎ ሰማንያ ሁለት ሰማንያ ሁለት አምስት ሰማንያ ነው።
ሰማንያ ሁለት
እሺ አንድም ሌላም አለን።
ቆይ አንዴ ይችኛዋን check ላርጋትና እስኪ አንዴ ይቅርታ ድጋሚ ንገረኝ።
የሆነ የተቆራረጠ ነው፣ በደንብ አይታይም።
አዎ አላወጣልኝም።
አስ- አስራ ሶስት ስልሳ አራት ነው፣ ሀምሳ- እሺ ሀምሳ አራት አድርጊው።
ሀምሳ አራት ላርገው። እሺ አዎ፣ ሀምሳ አራት ሀምሳ አምስት እሺ
ሰማንያ ሁለት
እሺ ቆይ አንዴ ጠብቀኝ።
አስራ ሶስት ሀምሳ ሶስት አርባ ሶስት ሰማንያ ስድስት ነበር።
ሁለት ነው እኮ የተቋረጠውና ተከፍተው። ይሄ አንዱ እዚህ ጋር ያለው እንጂ አንድ ደግሞ እዚህ ጋር ያለው። ሁለቱ ዝቅተኛ ነው። አንድ ጥቂት እና አንድ ደግሞ
ያው መቶ ምናምን
ሁለቱ ነው አንድ ላይ ተ- ተበላውን እመልሳለሁ። መለስ ማለት ነው። መልሼ ሊያውቅ መረሰ
ሄሎ ሄሎ
ፖስትፖንድ የሆነ ጨዋታ ስላለው ሀያ አራት ሰዓት መጠበቅ አለብህ። እሺ አራት ሰዓት አዎ በአራት ሰዓት ውስጥ መልሶ ጨዋታውን ካልተጫወቱ አዎ፣ ወይድ ይደረግና እሱ ጨዋታ ተቀንሶ ይሰጥሃል።
እሺ እሺ እሺ መልካም ቀን፣ እናመሰግናለን።
እሺ